ጤናስጥልኝ ቤት ቦራነኝ እባክዎን
አጥላስጥንን ሲስተር እኔ ደግመኛል ባኪን ስና ምን የነድበት ሲታ ሁለት መቶ እስካሁን ቻው ታልፈው ባኪንትን ገንዘብ ጠብቅ ያለ ቴሌግራሙ
ወደ ወንድሜ ምን መሰለኝ የተፈጠረው ከቤስት ቤት ሳይድ ሳይሆን ከቻፓ ሳይድ ነው። እሺ ትራንዛክሽን ፌል ያደረገው
ቻባ ኮንታክቲ ኮንታክቲ ቻባ ቻፓ ለ Best Bet ብዬ ነው እኛ የምተስፈዋች ቻፓ እንደዛ ታውቃለህ። እኛ Best Bet customer ነው እኮ ይኸውልህ፣ አውቃለሁ ለ Best Best Bet ለመጠቀም እኮ ነው አይደለ ቻፓ የምትጠቀመው እናውቃለን እኮ እሱን። ግን አሁን እኛ በጋራ ነው የምንሰራው። ቻፓና Best Bet በጋራ ነው የሚሰራው። ሰው የእነሱ system ሌላ ነው፣ የእኛ system ሌላ ነው። አንዳንድ ጊዜ ከእነሱ side system fail ሊያደርግ ይችላል። ስለዚህ የእኛ ማድረግ የምንችለው ያልገባልህን transaction ን ለእነሱ ለእነሱ ማሳወቅ ነው ማድረግ የምንችለው።
እኔ ሁሉም transaction ና ቁጥር ምናምን ሁሉም ላከው እኮ ቴሌግራም ላይ ልከሃል አይደለ? እኛ list አድርገን ሁሉንም ልከንላቸዋል። ትንሽ ጠብቁን ስላለ ምን አልከኝ?
አራት ሰዓት ጠብቅ የሚያለው ነገር
አይ አይደለም፣ transaction ስለበዛ ነው። system fail አድርጎ transaction ስለበዛ ነው እንጂ እኮ ይሄን ያህል አይቆይም አይደለ? ሌላ ጊዜ ትንሽ ጠብቀን እሺ፣ ይገባል።
እሺ ወደ ሲቢ ብር ደግሞ መመለስ አይችልም።
ወደ ሲቢ ብር ሳይሆን ወደ ቤስት ቤት አካውንት ነው የሚገባልክ። ወደ ቤስት ቤት አካውንት ይገባል። ትንሽ አሁን እኔ እንደዚህ ከስተመር ሲሆነ የዋናው ከስቶ እንደዚህ ከስተመር ሲሆነ እኔ ሌላ ገንዘብ አለው አሁን የሚያስገባው እንዴት ከስቶ አለው ምን አልከኝ?
አሁን እኔ ድጋሚ ገንዘብ ልጥቀም ከፈልገ እባክህ እንዴት እንዴት ተስፋ አለው እንዴት እንዳለው
ይገባል። ሁሌ እኮ አይደለም አንዳንድ ጊዜ ነው እንደዚህ አይነት ችግር የሚያጋጥመው አይደለ? ስለዚህ ጠብቀን ሁሌ እኮ አይደለም deposit የሚያስቸግረው አይደለ? ይገባል። ሌላ ጊዜ እንዳደረጋችሁት ወዲያው ነው የሚገባው አይደለ? ሌላ አዎ፣ hello።
ስለዚህ አሁን ዛሬ ትንሽ ችግር ስላጋጠመን ነው ይቅርታ። በጣም ትንሽ ታገሰን እና ይገባልሃል።
አሁን እኔ የሚበትን ነገር ሁሉም አሁን አለፈሽ አለፋች ጨዋታው አለፈህ እና ቃለን እኮ የተፈጠረብህን ችግር ግን ለሱ ሶሪ በጣም አሁን እንዲገባ እኛ የቻለውን ሁሉ እናደርጋለን።
እሺ ያው ኢትዮጵያ ውስጥ ደግሞ ዋን ኤክስፐርት የሚጫወት ይችላል። ግን እኛ ለምን ለኢትዮጵያ ውስጥ ብዙ ሰራተኛ ስላለው ዋኪ በስበት ለዛ ለዛ ብዬ ነው እንትን እኛ መስመስበው ዋኪ እኛ ኢትዮጵያዊ ነው ዋኪ ናይ ደንበኛችን እንደሆንክማ በደንብ አውቃለሁ እና በጣም ይቅርታ። እሺ በእኛም በእነሱም ስም በጣም ይቅርታ፣ እናስተካክላለን ለሌላ ጊዜ።
እሺ፣ እሺ፣ እሺ። መልካም ምሽት።